ሰላም ጤና ይስጥልኝ አክሽን ኢትዮጵያ።
ሰላም ዋልሽ።
እግዚአብሔር ይመስገን። ምን ልርዳችሁ?
እ ያሸነፍንባቸው እቃዎች ነበሩ እና እም፣ ሂሳብ ለማስገባት ምንድን ነው የምናደርገው? account ተደውሎላችኋል?
አልተደወለ።
አሀ እሺ። ሲደርስ እቃው እዛ ካስተካከሉት እ፣ አምባሳደር እቃ ተረከቡ ተብሎ እኛ እንደውላለን።
ይሄ የሚገባውስ መቼ ነው? ብር ይ- ምን እቃ ነበረ?
የእኔ ፑልፔት ነው የምትለው ፑልፔት ፖዲየም አ፣ መቼ ነበር የልጄ ያሸነፉት?
ሶፋ አለ እ?
መቼ ነበር ያሸነፉት?
የልጄ ቀኑን እ፣ አይ ቀኑን ለጊዜው ወደኋላ እ፣ ቆይቷል ወይስ በአሁኑ የወጣው ነው?
አዎ አይደለም፣ ባለፈው ይወጣ አሀ፣ እሺ ስም ሊያዝ እና ሊስት ስላለን እዛ ላይ እያየን እየደወልን ነበረ።
እሺ።
እሺ ስሞችን ንገረኝ።
ጸጋነሽ
እሺ
አ፣ ሶፋ አዜብ
እሺ እና አቤኔዘር ባለ አንድ ብቻ ሶፋ
እሺ እሺ ሲደርስ እዛ ካስተካከሉት እንደውላለን።
እሺ።
እሺ